Hello. Hello. Hello, ሰላም ናችሁ? በእናትህ ማታ ይኸው እ፣ ብር ሊያወርድ ነበረ። ከዛ የ voucher ሆነ voucher።
በ voucher
አ፣ ምን እንደ ምን እንደሆነ አላወቅም። ሐሙስ አምስት ሺህ ላይ ጠፍቷል። እዚህ ላይ እስኪ check አድርግ በእናትህ እሺ፣ በ voucher ነው
እ፣ በ voucher ነው።
ለማውረድ ሲፈልግ የት እንደገባች እኔ እንጃ።
እኮ በ voucher ነው።
voucher እንደ voucher voucher ላይ አላየም፣ ግን በ voucher እና በ check አድርጋ እንጂ account ላይ የት እንደገባ ብሩ
እሺ፣ በዚህ በደወልክበት ቁጥር ነው።
ዜሮ ዘጠኝ ሰባ ስ-
ምን ሰባ አልከኝ?
ስድስት
ሄሎ፣ ዜሮ ዘጠኝ አስራ አምስት በዚህ በደወልክበት ነው።
አዎ አዎ ሰው ከን ነበረውን ከማ
ምን አልከኝ?
አንደኛ ቁጥር አዎ በዚህ ላይ ነው።
እሺ፣ ቆይ አንዴ፣ ቆይ ባለፈው የራሱ ሁለት ሺህ ጠፍቷል። አሁን ላይ መተው ነው በቃ እንዴ አይ።
ስካይፕ ላይ እንዴ ላኪልኝ፣ እኔ እምቢ አለኝ ስካይፕ። ያው ሀብቱ ብዬበታለሁ። እሺ፣ በዚህ በደወልክበት ነው አይደለ?
አዎ መጨረሻ አርባ ስድስት ላይ ነው አዎ፣ አዎ።
እሱ ነው።
እሺ፣ ስንት ብር ነው?
አምስት ሺህ ብር ነው።
መቼ? ዛሬ ባለፈው ሁለት ሺህ ዛሬ ሶስት ሺህ እኮ መቼ ነው? መቼ ነው? ባለፈው ማለት ሳይሆን መቼ ነው ቀኑ?
ጎርማ ዛሬ እን ለወቅ ጎርማ
ቀኑን ንገረኝ።
ባለፈው አሁን በዚህ ሰባት ቀን ነው ያልፋል። ግን እናንተ ስልክ ስላወቁ ነው ልጁ የኔ ወንድም ነው። ገባ እኮ ይኸውልህ አባ deposit ማን ነው withdraw የሆነበትን ቀን ንገረኝ።
ቀኑ ነው አዎ ቀኑን exact ቀኑን በፈረንጅ ንገረኝ።
እሱ እኮ ያው check አድርግና account ላይ እ
ዛሬ አሁን ሁለት ሺህ ብር ነው ያልከኝ?
ዛሬ ዛሬ ሶስት ሺህ እና ሁለት ሺህ አምስት ሺህ ነው።
አዎ ሁለት ሺህ እሱ አምስት ሺህ ነው። ባለፈው ሁለት ሺህ ነው
ይኸውልህ አባ
እ ሶስት ሺህ failed ብሎ ተመልሶልሃል። ሁለት ወደ ሺህ account ግን ላይ?
አሁንም አዎ ወደ account ክ ተመልሶልሃል።
እሺ ሁለት ሺህ ግን ሄደክ shop ላይ ነው የምታወጣው። እሺ እ sho- የት አካባቢ ነው ያለው?
እዛ ጅጅጋ ነው ያለው።
በቃ ጅጅጋ ዜሮ አምስት ጅጅጋ ዩኒቨርሲቲ እኛ shop አለ። እዛ ሄደክ ማውጣት ትችላለህ። እሺ ሁለት ሺህ አዎ ሁለት ሺውን ሄደህ እዛ ማውጣት ትችላለህ።
ግን ሁለት አሁን ሶስት ሺህ ተመልሷል።
ሶስት ሶስት ሺህ አዎ ተመልሶልሃል።
account ላይ በቃ እዚህ ላይ አዎ፣ እ፣ አዎ።
ጨዋታ ላይ አዎ አዎ
እሺ እሺ አመሰግናለሁ። እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት። እሺ እሺ የ check አድርጉሽ በእናትህ አንዳንዴ ይጠፋል እንደዚህ አይነት እሺ እሺ አባቴ እሺ አይ፣ እናደርገዋለን።
በስ ምርጥ ነው ምስጥ ነው በስ ነው በቃ እሺ እሺ አባ እናመሰግናለን።
እሺ እሺ እሺ